እና
ሄሎ አቤት ምን እንርዳት?
ሰላም እግዚአብሔር ይመስገን ምን እንርዳት?
አለ በትናንት ማታ በቻፕ ወደ ኪክ ቤት ልኬ ነበርና ብር እሺ
ከቴር ቋል ግን አፍሮ ያመጣልኝ እሺ የቆረጠበት ሜሴጅ አለው?
ሜሴጅ አ
አዎ ሜሴጅም አለኝ ቴሌግራም ይልኩልናል። ስል ቁጥር ልንገሩት
ቴሌግራም ላይ ይልኩልናል። ስል ቁጥር ልንገሩት
message ማለት የሚሉ ራሱ ላው
ቴሌግራም ይልኩልኛል። ልንገር- ልንገሩት ስል ቁጥር
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት እሺ አሁን ልከዋለሁ።
እሺ እናመሰግናለን።
እሺ ታንኪ